ጤና ይስጥልኝ። ሁሉ ስፖርት ነው ባኮ መደዳውት
ቅርታ በሁሉ ስፖርት የሚጫወቱ አራት መቶ ስልሳ ብር ድሮ አድርጌ ነበር ወደ ቴሌብር።
እሺ ከዛ አንዴ ፌል ብሎ ነበር ተያገኝ አለኝ። እንደገና ተያገኝ ሳደርገው ከሁሉ ስፖርት ባላንሴ ቆርጠር፣ ግን ወደ ቴሌብር ትራንስፈር አላደረገም። ሁለተኛ ቀኑ ነው።
እሺ ከሁሉ ስፖርት አካውንት ወደ ይግቡና transaction history የምትል አለች።
አዎ transaction history ኡን ከፍቼ ምንም አይከፍትም። እሱ አያሳይም። connection ነው ብዬ እንትን አልኩኝ። ሌላውን